ርብቃ ደግሞ ርብቃ ከበደ ርብቃ የኛ ርብቃ ነች እንዴ አንቺ?
Hello Hello አቤት።
ሰላም ማ ከችፕችፕ ነበር የምደውልልዎት።
እሺ እ ይቅርታ strawberry jam order አድርገው ነበር።
አዎ አልመጣልኝም።
Okay እ refund ልናደርግልዎት ነበር አሁን ስለሌለ product ኡ እህ ሲመጣ order ቢያደርጉ
ከሌለ ምን ይደረጋል?
አዎ ሲመጣ order ቢያደርጉ ይሻላል። check አድርገው።
እሺ እሺ።
በቃ።
ቃሪያም ነበረ።
ቃሪያ አለዎት?
አዎ በዮዲት group
Okay ዮዲትን እ አሁን አናግሪያት ነበረ።
እ እሱ ነገ ይመጣል።
ጥሩ እሺ እሺ እሺ የኛውን refund እናደርጋለን።
እሺ እሺ እሺ መልካም እሺ እሺ